አይደል?
እሙቲ እንዴት ነሽ?
ስልክ ይሰራ እንዴ? አለሁ ታዲያ እግዚአብሔር ይቆራረጣል፣ ግን ቻርጅ ዘግቶብኝ ስልኬ ስልክ ሰክቼው።
እንዴት ነሽ?
አዎ ደህና ነሽ?
እንዴት ነሽ?
አለሁልሽ ታለም እግዚአብሔር ይመስገን። ሰላም ነሽ?
ይቆራረጣል።
እውነት አይሰማም?
እ፣ አ- አሁን ይሰማል። ቀስ እያልሽ ከሆነ ነው። እንዴት ናቸው?
አለን ታለም እግዚአብሔር ይመስገን። ሰላም ነን። ደህና ነሽ አንቺ?
ደህና ነኝ እግዚአብሔር ይመስገን ደህና ነኝ።
ገዛሽ መድኃኒት ገዝቼ ያዘው።
መጣሁ። አዎ አይ ገዝቼ መጣሁ።
አይደል?
እ፣
አይ ይሁን። ሰላም ነሽ? ጤናሽ ነሽ?
ደህና ነኝ እግዚአብሔር ይመስገን። እናንተ እንዴት ናችሁ?
ሰላም እና ባየ ቤት ቁጭ ብያለሁ። እና ምን ነው?
ይከፍትሽ መጣሁ እና ቁጭ አልኩ። ሜላት ራሱ እዛ ነኝ እላታለሁ። ምን ነው ዛሬ በቃ አለች።
ቻው፣ በይ በኋላ እደውልልሽ። ስልኩ ይቆራረጣል በጣም እሺ በቃ ታለም እሺ፣ እሺ፣ ቻው።
ቻው።